ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ነው?
አለ አቤልኝ ያደውሉት እሺ
እንዲገባ የፈለጉበት ቁጥር ስ- ነገሩኝ እስቲ የሚገባበትን ይሄ አም- አንድ አንድ መቶ ያ- ያስገቡ።
እኮ ወደ- ወደ የትኛው ስልክ ቁጥር ነው የሚገባው? ስልክ ቁጥሩ ነው።
ይሄ በዚህ ቁጥር
አይ ያዘዙት በዚህ ስልክ ቁጥር አይደለም።
አይደለም፣ በዚህ ምኑ
ብሩ ወጪ የሚሆንበትን ስልክ ቁጥር ንገሩኝ። የቴሌብር ቁጥር ቴሌ ብር ቁጥር ይሄ ነዋ።
እኔ ዜሮ አሁን እዚህ ዜሮ ላይ ሁለት ስልክ ቁጥር ነው እያየሁኝ ያለሁት።
አዎ ዜሮ ዜሮ ዘጠና ስድስት ዜሮ ዜሮ ሰባ ዘጠና ዘጠኝ
ስሙትም እና- አልበል፣ ይቅርታ እ?
ስሙትም አልበል።
አ አንዱ ደግሞ አስራ አምስት አስራ አምስት ሰላሳ ሶስት ሰባ አንድ ነው።
አዎ እሺ፣ አንዱ እሱ አ- አ- ነው።
አንዱ እሱ ነው። አንዱ ደግሞ ዜሮ ዜሮ ዘጠና ስድስት ሰባ ዘጠኝ በቃ እሱን ለማረጋገጥ ነው ያው አይ አዝገቡ በቃ ኮንፈርም አድርገንሎታል። ይገባል። ትንሽ ጠብቁ።
አይ هو ابو بكر لو جاي يدخل انا فاكر